ጤና ይስጥልን ዋሽንግተን ህክምና ማዕከል አብሮ ይስጥልን። ኤክስሬ ፈልገን ነበረ። CT scan CT scan CT scan አዎ CT scan እሺ
አሁን
አለ መምጣት ፈልጋችሁ ነው አዎ አዎ ካለርት ሆስፒታል
እሺ አለን በራሳችሁ ነው የምትመጡት አምቡላንስ ያስፈልጋል
እ፣ በ- በአምቡላንስ እንሂድ ወይስ አዎ አዎ በአምቡላንስ
ካለርት ነው
ሄሎ ካለርት ነው ያሉኝ አዎ አለርት አለርት
እሺ በዚህ ስልክ ሌላ ሰው ይደውልላችኋል ጠብቁ እሺ እሺ